hello ጤና ይስጥልን።
እግዚአብሔር ከሚዲያ ይመስገን።
ኢትዮጵያ ነበር የደወልኩሎት።
እሺ ቢኤም ግሮሰሪ ነው የሚባለው ቤቶት።
አ
እሺ ሰሞኑን አዲሱ የቢጂአይ መለያ ቁጥር ብለን SMS በስልኮት ልከን ነበር፣ ደርሶታል?
አ- አልገባልኝም።
እሺ መያዝ ከቻሉ ልንገሩት የያዙት።
እሺ ቁጥር ነው ቁጥር ነው። ቆይ አንዴ እስኪ ንገሪኝ።
መስመር ላይ ያሉ ደንበኛችን አ አ፣ ንገሪኝ እስኪ
እሺ ሀምሳ አንድ ሀምሳ ሶስት
ሀምሳ አንድ
ሀምሳ ሶስት እስኪ ንስቲያን ቆይ አንዴ ሀምሳ አንድ
ሀምሳ ሶስት ሀምሳ አንድ ሀምሳ ሶስት
ሀያ ስምንት ሀያ ስምንት
ሀምሳ ሶስት ሀያ ስምንት ሀያ ስምንት
አዎ ሀያ ስምንት ሀያ ስምንት እኛ ጋር በደወሉ ሰዓት እና የቢጂአይ መለያ ቁጥሮትን ሲባሉ ይህን ይነግሩናል ማለት ነው።
okay እሺ እሺ መልካም ቀን እንለው።
እሺ